ጤና ይስጥልኝ የሎጊዛ ኤፍራታ ነኝ። እባክዎ የአይነት የጉዞ መረጃ ልስጥዎት?
ኧረ ሰላም ነው።
እግዚአብሔር ይመስገን ደንበኛችን።
Apply ማድረግ ትችላላችሁ እንደ ራሳችሁ?
እኛ apply አናደርግም። ደንበኛችን እንዴት እንደሚያደርጉ ግን information ኑን እንነግሮታለን።
Okay፣ ወይ agent ምናምን አላችሁ ተጠቃሚ? ታማኝ Agent agent የለንም።
የላችሁም?
አዎ ደንበኛችን።
Okay በቃ እሺ፣ እሺ።
ተጨማሪ ጥያቄ ይኖራል?
አይ በቃ እሱኛ ነው።
እሺ ወደ ሎጊዛ ስለደወሉ እናመሰግናለን። መልካም ቀን።